ጤና ይስጥልን ቤስት ቤት ዘዴት ነው የምንለብጠው
አውሮ ስል ደህና ናችሁ? እንዴት አለን ደህና ነን።
እንትን እየተስካ ሸርኮድ
እሺ
አስራ ሁለት ሀያ ዘጠኝ
አስራ ሁለት ሀያ ዘጠኝ
ሀምሳ ዘጠኝ አርባ ዘጠኝ
እሺ ያው ለቋል። እሺ ያው
እናንተ
እ
ወድቋል አልፋል አይ ወድቋል።
እሺ እናቴ እሺ
ይሄ ይሄ አስራ ሶስት ሰላሳ አስራ ሁለት ሰላሳ
አስራ ሁለት ሰላሳ
አርባ ዘጠኝ አርባ ስምንት ነበር አርባ ዘጠኝ
አርባ ዘጠኝ ሀምሳ አንድ
አስራ ሁለት ሰላሳ ነው
አስራ ሁለት ሰላሳ አንድ አስራ ሁለት ሰላሳ
አርባ ስምንት አርባ ዘጠኝ ሀምሳ አንድ ወይም አርባ ስምንት
ይሄም ወድቋል።
እሺ የመጨረሻ አስራ ሁለት ሀያ ዘጠኝ አስራ ሁለት ሀያ ዘጠኝ
አንድ አዎ
እሺ አር- አስራ ሁለት ሰላሳ አርባ ዘጠኝ አስራ አራት
ይሄም ወድቋል።
በቃ እናመሰግናለን።
እሺ እኔም አመሰግናለሁ።